የድራይቨር ስልክ በቃ አስቀምጥ።
ሄሎ ሄሎ ወይ መልሽ የደወልኩለት ምስራቅ እሺ
driver ኡ ርቅ ያለው ስላለ እሺ በቃ ነገ በትክክለኛው ክፍፍል እንላከውና እሱን ግን ሙሉ ነገ ይሰጡታል driver ኡ ነገ ሚሲ ገርጂ ማቀበል ትችላላችሁ ነገ ዛሬ ግን መውሰድ አለበት ነገ ስራ እንገባማ
ነገ ገርጂ እንችላለን አ በቃ እሺ ገርጂ በዚህ ስልክ ደውልላትና እሷ ጋር አድርግላትና okay ስለዚህ በቃ ማታ ምስራቅ ጋር ስለሚደውልላት እሺ ትንገራቸውና location ም እሷ በፈለገችው ትምረጥና ትስጣቸው ለእነሱ እሺ እሺ እሺ መልካም ቀን እሺ ሚሲ አቮካዶ